hello ሰላም ጤና ይስጥልኝ።
እንዴት ነሽ?
አለን እግዚአብሔር ይመስገን።
ከፋይኖፒያ ነው የምደውልልሽ።
እሺ service ሰርተን ነበር። ደረሰ እንዴ?
ነበር ያስገባች
በአስራ ሰባት
አስራ ሰባት ዛሬ ቀን ስንት ነው? አስራ ዘጠኝ ነው።
ዘጠኛ
መሽ ላይ ነው የሚውለው ማለት ነው። ዛሬ አርብ ነው አይደለ?
አርባ ሮብ ይቀ አላለቀም መሰለኝ።
ነገ ነገ የሚያልቅ ይመስልሻል?
ነገ ነገ ግማሽ ቀን ነው ያው የምንሰራው። ገዢዎች እንደመጡላቸው ወይም ዛሬም ከተፈረመ ሊደውሉልሽ ይችላሉ። መሰራት ተሰርቷል። ፊርማ መሰለኝ የሚቀር ኧረ የማሽን ቁጥር ትነግሪኛለሽ እማትዬ? እሺ የማሽን ቁጥር ንገሪ።
TDB እሺ TDB
ሶስት ዜሮ ሶስት ዜሮ አስራ ሁለት ስድስት
አስራ ሁለት ስድስት መቶ ሀያ ስድስት ማለት ነው። ሶስት ዜሮ ከፊት ለፊቱ አለ። የመጨረሻው ዜሮ አልቆጠረም። እሺ እድሳት ነው የገባማ ብልሽት አይደለም። በቃ check አድርጌ አሳወቅሻለሁ።